እሺ
ሰላም ነው?
ማሽኑን ይዞት ይምጣ። እሺ hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን።
እ፣ ማሽኑ ግድ ያስፈልጋል። power unit ነበረ ያመጣሁት እና ባለፈው ደውዬ እሺ damages ነው ያስገባሁት።
አዎ ማሽኑ ያስፈልጋል። system unit አስገብተው ነው አዎ እኮ አንድ ላይ check ተደርጎ ቢወስዱት አይሻልም?
okay። አይ እኔ power unit ኡ ብቻ ስለተባልኩኝ እሱን ይዤ መጣሁና ቅዳሜ ገቢ አረኩ። corrupt እህ።
አድርጎ ነው ሲስተ እንትኑ አዎ software ኡ data የማይከብሰው ብለውኝ ማለት ነው።
እሺ
ግን እስካሁን ድረስ ወይ ማሽኑ መምጣት ነበረበት አልተባልኩም። እ፣ መልስም የለም።
አ- ሰኞ አለ- ነበረ አለ- አለቀ ተብሎ ተደወለ እንዴ?
አልተደወለም። እዚህ ሽያጭ መስራት አልቻልንም እንጂ ያ- ያለሱ እንትን ከማሽን ጋር የሚገናኝ የድርጅታችሁ ስም ማን ነው?
ስለሆነ ማረም እ፣ ስታርባክ ብሎ ማረማዊ ታደሰ በቃ ልደውልላችሁ እያልኩኝ ደወላችሁ። እሺ ኦኬ ነው።
አዎ እሺ እ፣ አ- አልቋል። እሺ
ኦኬ። መጥቼ ልጁን ሰደው ቼክ አድርጌዋለሁ። አማራ ማየት ወይም ስታርባክ አይደል?
አዎ በቃ ቼክ አድርጌዋለሁ። አዎ ቼክ አድርጌዋለሁ። አልቋል ብሏል። ማሽንና ደብተሩን ለ- ማሽኑን ብቻ ይዛችሁት ነው በቃ
ኦኬ። ማሽኑ ማሽኑን ግድ ያስፈልጋል።
ከነኬ ብሎ ይዛችሁት ነው እና ቼክ ተደርጎላችሁ ትወስዳላችሁ።
ግድ በራሳቸው።
እ፣ ገቢዎች ማሳወቅ ይጠበቅብኛል። እንትኑ አይ አዛ እ
ገቢዎች ይዤ ማሳወቅ